ጤና ይስጥልኝ። አሪፍ ቤት ሎዛ ነኝ። ባኮ ምድርዳው
አብስትልኝ። Hello ዜ ደህና ነሽ?
እግዚአብሔር ይመስገን።
አንዳንድ ጠዋት እንደውዬ ነበር እና እሺ case አሲዤ ነበረ እሺ፣ ምንድን ነበር ከዚህ ደንበኞች?
ማታ በአሪፍ ወደ አሪፍ ከቴሌ ብር ገንዘብ አዘዋውሬ እሺ
pend ሆኗል። አልገባም።
እሺ፣ ማለት- በዚህ
አዎ በዚህ ስልክ በዚህ ስልክ ነበር አስመዝግበዋል። በዚህ አዎ።
ስልክ አዎ አስመዝግቤ ያለሁኝ በቴሌግራምም ስልክ ሰጠሽ እሺ በእሱ ያለውን እንትኑ transaction ID ውንም ከቴሌ ብር ያለውን ትራ- text ኡን screenshot አድርጌ ከሪሲቷ ይዤ ነበረ።
እሺ ስሞትን ማን ልበል ደንበኛችን።
ጀ- ጀማል መሐመድ ይመር።
እሺ ደንበኛችን አንድ መስመር ላይ ጠብቁ የሌሎት Okay እሺ።
እሺ ደንበኛችን መስመር ላይ ያሉ
አለን አለን።
እሺ ይቅርታ ስላስጠበቁ ጉዳዮት ወደሚመለከተው አካል ተላልፏል። ወደ ባለሙያዎች አይ- አስተላልፍ የሎታለሁ።
ኦኬ በተስተካከለ ሰዓት ደውዬ ማሳውቆት ይሆናል።
Okay እሺ እሺ።
እሺ ይስተካከል፣ እሺ።
እንደውላለን። ሌላ ምረዳውት አይ- ነገር አለ ደንበኞች?
አይ ሌላ የለም፣ ምረዳውት ተሻለ።
ነገር አለ? እሺ ስለ እሺ፣ ደወሉ እሺ።
እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በላይ ያስቀምጡ። መልካም ቀን ይሁንልዎ።
ኦኬ ኦኬ እሺ ሎዝ እሺ እሺ